ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። አይሰማዎትም?
አብሮትነት ከቢጃ ኢትዮጵያ ነው የምደውልልዎት።
እሺ፣ በቀለ ስልክ ስትይወት አይደለ?
አዎ፣
አዲስ የቢጃ የመላ ቁጥር ልከን ነበረ። በስልኮት አልደረሶትም?
አልደረሰኝ እስካሁን ምን አሉት?
እስካሁን አልደረሰኝ
ይቅርታ ድምጾት ይቆራረጣል።
እስካሁን አልደረሰኝ።
እሺ ልንገሮት፣ ይይዙታል አሁን።
እሺ ንገር፣ ወይም በእስክሪብቶ እንትን መልሼ ደውዬ እንያዝ።
ምን አሉኝ?
በእስክሪብቶ እኔን ያዞኝ አዎ ሊያዙት፣ ልንገሮት።
መልሼ እንደውል ብዬ ነው።
ሀምሳ
እሺ፣ ሰባ ሶስት እሺ፣ አስራ ስድስት እሺ፣ ሰላሳ ሶስት ሰላሳ እሺ እሺ መልካም ቀን።